ሄሎ ሄሎ ጤና ይስጥልኝ best bet
አማራ ነኝ። አሁን አውርቻ ነበር ሬዲዮ
እሺ ምንድን እና ነበር?
እንትን redeem ስታደርግ እየቆየ አስቸገረ።
አዎ እሺ redeem ticket ኦች ላይ system ላይ ትንሽ system ላይ ትንሽ ችግር ተፈጥሮ ነው። አሳውቀናል ለ provider ኦች እየተስተካከለ ነው።
እየተስተካከለ ይቆያል። እንዴ ትናንትና አልሰራም ቤቱ ይኸው ዛሬም ሳይሰራ ነው ያለ።
አዎ እያስተካከል ነው ብለውናል። ይስተካከላል። አሁን አይቆይም። እሺ
እሺ መስተካከል እንዴት ነው ምላስ ይችላል? ስራ ለማስጀመር ማለት ነው።
እናሳውቃለን። ተስተካክሎ ሰርክ
በቀጥታ በስልክ ነው ወይስ ቴሌግራም ላይ ገብቶ?
ረሃመት ነው አይደለ?
አዎ አማራ አማራ አማረ በቃ እንልክልሃለን። እሺ ይስተካከል።